የሚንቃቃው ነገር ራሱ ያስጣል። ምንድን ነው ያለ የተባለው?
ሄሎ ሄሎ አቤት።
እ፣ ሰላምማ ከችፕችፕ ነበር እንደውሎት።
እሺ ይቅርታ ቀን ላይ እ፣ complain አቅርቦ ነበር እቃ ያልመጣለ ብሎ።
አዎ፣ ምን ነበር ያልመጣለት?
ሳሙና ሆም ሳሙና እሺ የት ነበር location የሞሉት?
ቶሞካ ቦሌ
ቦሌ።
ቶሞካ ማለት ነው።
እሺ እሺ፣ ነገ ይመጣሉታል። driver ሲደውል ያንሱላቸው።
እሺ እሺ፣ እሺ እናቴ፣ እሺ መልካም እሺ።
አመሰግናለሁ። እሺ